Hello ጥልም ቤት
ብለው ጤና ይስጥልን ቤት
አብሮ ይስጥልን ከትላንት ቅዳሜ ዕለት withdraw ቅዳሜ ማታ withdraw ያደረግኩትን ሁለት ሺህ ብር እስካሁን አልገባልኝም። ከቻፓ ሰዎች ጋርም አውሮ አላችሁ አወራን። እነሱ ምንም አይነት መፍትሄ ሊሰጡን አልቻሉም። እንዴት ነው ነገሩ? ቆይ አዎ እነ- እኛ አሁን ከእነሱ ጋር እያወራን ያለ ነው እና የብዙ ሰው transaction ነው እንደዛ የሆነው። ልከንላቸዋል፣ ዛሬ እናስተካክለዋለን ብለውናል እና እየጠበቀን ያለ ነው። ለዛ ነው እሺ።
ምን- እና ዛሬ ልጠብቅ?
አዎ የተወሰነ ጠብቁን እና ሲስተካከል እናሳውቃቸዋለን። ዛሬ ይስተካከላል ብለውናል።
መልካም እሺ።
እሺ እሺ።
አምሻ